የምንወደው ሄሎ ተነስተን ሄሎ ሄሎ ሄሎ ተነስተን ሄሎ አብረሽ ተነባ ሰላም ተነስተን ከኢትዮጵያ ወደ ዲሲ ደረሰ ሰዓት ነው ይቅርታ ምን ነበር ያሉኝ? አልሰማሁትም። ድምፆት እ? እ? ሄሎ ድምፆት ርቋል አይሰማ። ምን ነበር ያሉኝ? ይቅርታ ከኢትዮጵያ ሄሎ።
ወደ ዲሲ ከኢትዮጵያ ወደ ዲሲ
ከኢትዮጵያ ወደ ዲሲ flight ቱ ዛሬ አለ።
ከአዲስ አበባ እሺ፣ አዎ እሺ፣ ከአዲስ አበባ ከአዲስ እያየሁት ነው።
አበባ እሺ፣ እያየሁት ነው። እሺ፣ ማታ አራት ሰዓት ከሀምሳ ነው የሚነሳው።
የሚነሳው
አዎ በኢትዮጵያ ማለት ነው።
በኢትዮጵያ Airlines። አዎ እሺ በየ አመሰግናለሁ።
በየ እሺ፣ ደውል ነው። አመሰግናለሁ። መልካም ቀን።
እሺ ቴንኪው አባ እሺ።